ጤና ይስጥልኝ ሁሉ ስፖርት ባኮም ለዳው
ጤና ይስጥልኝ ሁሉ ስፖርት ላይ ትናንትና ውስጥ ድሮ አድርጌ ነበረ አንቺ ማለት ነው
እሺ
እና ሰክሰስፉል ብሏል፣ ግን ለእኔ አልደረሰኝም። ሁለት ጊዜ ማለት ነው። አንድ ጊዜ አንድ ጊዜ ስምንት መቶ ብር፣ አንድ ጊዜ ስድስት መቶ ብር ሰክሰስፉል ይላል፣ አልደረሰኝም።
እሺ ከትራንዛክሽን ሂስትሪ ላይ ያልገባሎትን
አዎ ለቴሌግራም screenshot አድርገው ይላኩ።
እሱን ልኬ ነበር በቴሌግራም ልኬ ያለው እኮ አሁን ግን አልታየልኝም።
መቼ ነው ይላል?
በዚህኛው ሲሜ ነው በሀያ ዘጠኝ ቤት ነው ግን በቴሌግራም ቻናላችሁ እኮ ልኬ ያለው አልታየልኝም። screenshot አድርጌ ዝርዝሮች የሚለው ማን ነው ስሙ? ስሞት የቴሌግራም
ከድር ነው የሚለው። አይ ከድር የሚል የለም ወይም ለ የሰው ጥላ ምናምን የሚል
የሰው ጥላ እ
በአማርኛ ነው።
አዎ በአማርኛ
hi ማለት ይችላሉ። አሁን ደንበኛችን እየመጣልኝ አይደለም ፊት ለፊት እና እሺ እላለሁ። እሺ አይበሉን በ- በዚህ ስልክ ሳይሆን በሀያ ዘጠኝ ቤቱ ነው እላለሁ። እሺ በቃ ይበሉን።
እሺ እሺ።
እሺ እሺ።